ጤና ይስጥልኝ ጉዳይ አልማዝ እባላለሁ በኩምንዶ ሰላም እንዴት ነሽ?
እግዚአብሔር ይመስገን እግዚአብሔር ይመስገን። እ፣ እንትን ሰራተኛ አለ እንዴ?
የምን ባለሙያ ነው የፈለጉት
ጽዳትና kitchen ምግብ
ለመኖሪያ ቤት ማለት ነው ለመኖሪያ ቤት። አዎ እሺ መኖሪያ ማን ቤት።
የእርሶ ሙሉ ስም ኤደን ላቀው።
ኤደን ላቀው እሺ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ አይ ቲክቶክ ላይ ትላንት ነው ስልካችሁን የወሰድኩት።
እሺ በዚህ ስልክ ይገኛሉ ወይስ ሌላ ስልክ ልያዝ አይ በዚህ ስልክ እሺ የት አካባቢ ነው ባለሙያ የሚፈልጉት ሰሚት ፍየል ቤት ኪዳነ ምሕረት ቤተክርስቲያን አጠገብ
ሰሚት ፍየል ቤት እሺ እ፣ የቤተሰብ ብዛት
አራት
እሺ ልብስ ያካት- ለልጆች ባልና ሚስት።
እሺ ልብስ ያካትታል
ልብስ ግማሽ ማለት የልጆቹን በማሽን የእኛን በእጅ okay፣ የሁለት ሰው በእጅ የሁለት ሰው ደግሞ በማሽን አዎ እሺ እ፣ የቤቱ አይነት
አፓርትመንት ባለ ስንት መኝታ ነው ባለ ሶስት መኝታ ባለ ሶስት መኝታ አዎ okay እሺ በሳምንት ስንት ቀን ነው የሚፈልጉት
ስንት ቀን ነው እናንተ ጋር service ኡ ያለው?
okay እሺ አሁን እኛ ጋር ሁለት አይነት service ነው ያለው እና እ፣ እሺ።
አንደኛው ማለት ባለሙያዎቹ ከወንጀል ነፃ የሆኑ ባለሙያዎች ናቸው እ፣ ነገር እም።
ግን ልብስ በእጅ ለማጠብ ግን ፈቃደኛ አይሆኑም በማሽን ለማጠብ ነው ፈቃደኛ የሚሆኑት እነሱ
እሺ እ፣ ከዛ እርስዎ በሚፈልጉት ቀናቶች እ፣ ገብተው እርስ- እ፣ የሚወጡ ባለሙያዎች ማቸው- ናቸው ያሉን ማለት ነው እሺ እ፣ ስለዚህ እ፣ ልብስ በማሽን የሚለውን እ፣ ይሁንና በእጅ የሚለው ይቅር ወይስ እንዴት ነው የሚያደርጉት?
እ፣ እንዴት መሰለሽ አሁን normally ሙሉ በማሽን መሆን ይችላል፣ ግን ሰዓቱ ስለማይበቃ ነው። አሁን okay።
በመብራት እንትን ስለሆነ ይኸውልሽ አሁን ሰፈር መብራት በሳምንት አንዴ ነው የሚ- ውሃ በሳምንት አንዴ ነው የሚመጣው።
እሺ፣ so የዛን ቀን ላይ ብቻ ስለሆነ የሚታጠበው ልብስ እ፣ ቀን ሙሉ ሲታጠብ ሊውል ነው ማለት ነው። ለዛ ነው ከፋፍዬ ያልኩሽ።
okay። ያው እን- እንጂ- እንትን ነው እ፣ ለ- በእጅ ለማጠብ እነሱም ፈቃደኛ አይሆኑም እና እ፣ ችግር ይሄኛው የለውም። አም- totally ነው ማያጥቡት፣ አሽተው ምናምን ይከታሉ አ
አይደል?
አ
እንደሱ ያደርጋሉ።
አ ችግር የለውም።
እሺ፣ ስለዚህ በማሽን ልያዘው ማለት ነው።
አዎ እሺ፣ ስለዚህ በሳምንት ስንት ቀን ነው የሚፈልጉት?
ስንት ቀን ነው እናንተ ጋር ያሉት service ማድረግ የሚችሉት? እኔ አምስት ቀን ከስድስት ይመጡ ቀን።
ስድስት ቀን ቆንጆ በቃ ይመቸኝ፣ ከእሁድ ውጭ ማለት ነው።
አ እሺ፣ ሰዓቱ አዎ፣ እኔም ስንት እሁድን ነው?
አልፈልግም። ጠዋት እ፣ ሁለት ሰዓት እሺ
ማታም ስንት ሰዓት? እኔ እኔ ስል- ተጠቅሜ ሙሉ ቀን እንኳን ስለማለት አይሆንም። ሙሉ ቀን እንኳን ስንት ሰዓት ነው አይሆንም።
የሚወጡት?
ቅድም ከሆነ ግማሽ ቀን
ይጨርሳሉ ስራ እንደዛ።
አዎ፣ weekend weekend ም እንደሱ
ቅ- አሁን በእንትኑ ቀኖቶችን እ፣ እርሶ መምረጥ ይችላሉ። የ- በዚህ በዚህ ቀን ማለት ይችላሉ። የእርሶ ምርጫ ነው። እሱ።
አይ ነው ምልሽ፣ ሁሉንም day ነው half day ውለው የሚወጡት አዎ ግ- ማለት ስድስት ቀን ከሆነ ሙሉ ቀን አይሰሩም እስኮ እስከ ስንት ሰዓት ነው half day? ለምሳሌ ስንት ሰዓት ገብተው ስንት ሰዓት ነው እስከ ሰባት ሰዓት ማለት ነው።
ይጨርሳሉ ስራ? እንደዛ ሁለት ሰዓት እስከ ሰባት ሰዓት አ ይጨር ይጨርሳሉ። እርግጠኛ ነሽ?
no ማለት ሌላ ቦታ የምንልካቸው እንደዚህ ነው።
እስቲ በሙሉ ሙሉ ቀን ማለት ቢያንስ እስከ አስር ሰዓት የሚቆይ ምናምን ካገኘሽልኝ አገኘሽልኝ፣ ካላገኘሽልኝ እስቲ በምትይው deal ለማድረግ በስድስት- እንሞክራለን።
በሳምንት ስድስት ቀን አስ- እስከ አስር ሰዓት
አዎ ማለት ሁሌ አይደለም ገብቶሻል። አዎ ለምሳሌ ልብስ የምታጥብ ቀን ምናምን እንትን ሊል እንዳይልባት ብዬ ነው okay።
ሰዓት እንዳይልባት ብዬ ነው።
እሺ እ፣ ስለዚህ ጥሪዎትን ላስተላልፍና እ፣ እንዲደወልሎት አደርጋለሁ። በዚህ ስልክ ስ- አይደለም የሚገኙት እርሶ?
አዎ አዎ እሺ አስቀምጪ።
ስለዚህ አሁን ባልደረባ ይደውልሎታል።
እሺ እሺ እሺ እናቴ እሺ መልካም
ወይዬ ወጣ